ይህ ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ west 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ dot org በቀጥታ መከታተል ይቻላል።
ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ ነሐሴ 8 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ አንድ ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ቅዳሜ ነሐሴ 8 ቀን 920 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ
በዛሬ ዝግጅታችን በየአስራ አምስት ቀኑ ቅዳሜ የሚቀርበውን የግጥም መድብል ፕሮግራማችንን እናሰማለን። ከተለያዩ ገጣሚዎች የቀረቡ ግጥሞችን አሰምተን ክፍል አንድ ፕሮግራማችን ይጠቃልላል።
ሚስጥር ገላጭ ብርብርብር የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ሚስጥር ይገኛል ብዕር የማያውቀው ምን አለ እንደ ብዕር ሁሉን አባት የደግራን ወጋሽ የክፉ ወቃቲ ምን አለ እንደ ብዕር ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ ኢሃብ ድንቁርና በሽታ እንዲጠፋ ብዕር ነው ሕይወቱ የመኖሩ ተስፋ ልብ አንጎልን ቀዶ ሕይወትን የሚያድን የብዕር ውጤት ነው የሰው ልጆች መድን። የዓለም ምስር ገላጭ ብዕር ብዕር ብዕር የጥበባት ሕይወት የክፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው በብዕር ፈትኮ ዶሴ ያቀበለው ታሪክና ጊዜ እስቲ ይመርምረው ለጦርነት ማዕት አጋልጦ የሚሰጠው የጥቂትም የሰላም ማዛዡ ብር ነው። ብዕር ያከበረው ብዕር ያዋረደው ብዕር ያወደመው በብዕር የዳነው ምን ያህል ይሆናል የዓለም ሕዝብ ቁጥሩ? እስቲ ታውቁ እንደሆን ሳትፈሩ መስክሩ። አለም ሚስጥር ገላይ ብዕር ብዕር ብዕር የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ሚስጥር ይገኛል ብዕር የማያውቀው መድኃኒት ማይጠፋ ለግልጽ ጉዳቱ ይበልጣ ጠቃ እንጂ በስውር መውጋቱ ያለምንም ህዝቦች የሚያጠያይቀው የፍቅርን ጥላቻ አታሪው ብዕር ነው። የብዕር ሮኬት ወጥቶ ተወርውሮ አፈር ይዞ መጥቷል ጨረቃን ቆፍሮ ብዕር የማያውቀው በዓለም ምንም የለም። የዓለማት ሲያጠፋ ይኖራል ዘላለም።
እግዜር አፈረብን። በመከራ ሐሩር በስቃይ ዶፍ ሕይወት መቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኮሽታ ባነን ለኩታራ ሰገድን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምቢኝን ረስተን ለምቢኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትዕግስተኛ ኢዮብን አስንቀን በቁማችን ሞተን የባሰን አታምጣ ከምላስ ለጥፈን ይህም ጥፋት ሆኖ መዓት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ ላስቲክ ቤት ሆኖልን ሩዝም እንጀራ አገር ልጠፋ ነው ሞተን ሞት ስንፈራ
ፈርዶበት አማራ እረ ያገሬ ያለ እረ ወገን ያለ እጁ መጃብጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ
ነገሩንና ላምባሉ አለበት ኩበት ይወቃል አማራው ግፍ እያደራበት። አይሆንም በሉልኝ በፍጹም በፍጹም እምብኝም በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጮች አይደለንም የለንም ሌላ ግን ፈርዶበት አማራ ምንድነው ጥፋቱ ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማይጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድና አጥፍቶ ከድቶ ምን ቢሰራ ደም ከፍሎ ካኖራት ውድ እናት አገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያዊነትን በኖረ ጠብቆ እስከ መቼ ድረስ በስሙ ተሳቆ በመከራው ሳንቆ እምብኝ የሚል ጠፍቶ የዘረኛ ስርዓት በሀገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት ሀገሬ ዜጎችሽ አለቁ ታዛዥ ነሽ ላውሬ ሰው የለም ወይ በሀገር እምብኝን የሚያታጠቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩ ናት አገሩ ናት ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባለ ባለ አልደራደር ኢትዮጵያን ለባዕድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ በሀገር እምብኝን የሚያጠብቅ ስቃይን ለመጣል ለወገን የሚወድቅ ጉራጌ ኦሮሞ፣ ጋምቤላው ሲዳማ፣ ሀደሬው ሀድያ፣ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ እያለ ክንዱን አጠንክሮ ይህንን የግፍ ስርዓት ካልጣል አሽቀንጥሮ ሁሉም በየተራው እየዋል እያደር ፍንቅልቅል ይወጣል ይሰደዳል ከሀገር። ኧረ የሀገር ያለ ኧረ የወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እምብኝ በል የሀገር ሰው ወተት ይሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈር አለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም የሚሸለትበት ስርዓቱ ባመጣው መከራና ጣጣ እኮ ምን ባጠፋ አማራው ይቀጣ። አረ ሀገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት። እምቢኝ በል የሀገር ሰው አዛውንትም ወጣት። እምቢኝ በል ኦሮሞ፣ እምቢኝ በል ኩናማ፣ እምቢኝ በል ጉራጌ፣ እምቢኝ የል- በል ሲዳማ፣ እምቢኝ በል አፋሩ፣ እምቢኝ በል ሀድያ፣ እምቢኝ በል ጋምቤላ እምብኝ ይበል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ። ሌሎችም ተነሱ እምብኝ በቃን በሉ። በአማራው ብቻ አይቆምም ግፍና በደሉ። የገዢ ቋም የለም የእናት አገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ። ፈርዶበት አማራ ተደራጅቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ። ኧረ ያገር ያለ እረ ወገን ያለ ፈርዶበት አማራ ፈርዶበት አማራ
ዋኒን አገራችን ሁላኒን ኒን ዋኒን ምስኪን ደምከደጅ ዋኒን እዚህ ወፈር ዘፈር ኒን ኒን ኒን ኒን ዋኒን ልጫወት እንጂ
እንባዬ ኮበልበል የእናቴ የእናቴ የእናቴ ጡጧ ደርቆ በደረቷ ላይ ተጣብቆ ታናሽ ወንድሜ ጎትቶ ይጠባ አፉን ከፍቶ እንዴት ተስቦ ምን ወጥቶ አባቴን ኮንስ ብሎ ተቀምጦ በመከራና በችግር ገብቶ የልጆቹ መገደል መባረሩ ከስራ እሱን ያሰበ ብቻውን ያውራ የሚበላ የለ የሚቀመስ ሁላችንም እንባ ማፍሰስ ወደ ጎረቤቱ ልቀለውን ሲሄድ ጭስም አይጭስ እሳትም አይነድ ከአንዱ ቤት ከአንዱ አይሻል ሁሉም በየጓዳው በሰቆቃ ይታሻል። ባልንጀሪ እምባዬ እምባዬ ኮለልና የልጅነቴን ጉንጭ ሸፍራ ትልቅ ጎርፍ ሆነ ለረሃብ ለብርድ ያጋለጡኝን ለልመና ለጎዳና ያበቁኝን የቆሙበትን መሬት ሸርሸራ ከነስራቸው መለስ እንዳይሉ ጠራርጋቸው እምባዬ ኮለል በል ከድንጋይ ከአፈር እያጋጨ ታምራት ያሳየኝ አስታ በልንጌዲ እምባዬ ኮለል በል
ገና መቼ የታሪክ መቋጠሪያውን ውሎ እያደር ይበልጥ ይጠብቅ ይበልጥ ይከር እንጂ እንደ ገልቱ ልቃቂ ሲጎለጎል አይኑ ይጠፋ ይመስል ለምን እንላለቀ መላው ታጣ ደቀቀ ለምንስ ሀገርን ያህል ታላቅ የገዘፈ እውነታችን ክፍላተ ዘመን ደማሽ ሀቅ ኃይላችን ወደቀ እንል ሰነሰነ ጉልበት ከዳው መነመነ እስቴት ዕድሜ ተዘቅዝቆ ወግ ብረገብ እርቃን ቀርቶ ያልታሰበው ድንገት ቢሆን የነበረው ገደል ገብቶ የቡይ ማህሌት የተረት ዜማ የሐሰት አዋጅ እንቶ ፈንቶ ከዳር ዳር ምን ቢሰማ በትውልድ ትግል የሚደድር በአጥንት ደም እሳት የሚነጥር ሀገርን ያህል ንዑድ ነፃነትን ያክል በኩር ጸጋ እንደ ጉሊት ችርቻሮ በአንድ ቀን ኪሳራ አይዘጋ። በኪራይ ምላስ ተሳዳቢ ለከት የለሽ አንደበቱን ባበከተ የተዋራጅ ሐራራውን በተወጣ ሸቃይ ጮሌ የስድብ ዶፉን ባወረደ የዋህ ልብ ከመጽበት ወዲያ በስጋት ስም ከዋልታዋ ምድር አትዘም ሰማዩም ዘቅ ጭንክት አይል ክፉ ቅዠት እውን ቢሆን ጎደሎ ቀን ተራው ደርሶ አንገት ቢሰብር ዛሬን ቁልቁል አሳንሶ ነገን ቆርጦ በእልፍ ገዝፎ ተነጎዲያን ድል ከሚያደርግ ሁሉን አልፎ በጀግና ዘንድ በጀግኖች ልብ እንዳሻኝነት የረጅም ጊዜ ትልም ባንዴ አይጨበጥ ስብስብ ነው ወዲያው አይደረስ ግብ እንደ አምሳ እግር ጉዞ እንዳስበረገገው ስንጥር ወቅቶ በአፍታ ሽንፈት ኩምሽሽ ማለት የሌለበት ነው ከቶ መቼ አምፀን ከደጅ አዝረን ዳገት ቆርጠን ዱሩን ዘልቀን እሾህ ኩርንችት መቼ ወቅቶን መቼ ደምተን መቼ ደክሞን በረሃብ ጥማት በታረዘ መንፈስ ስጋ ከአያት አባቶቻችን ሲነጻጸር በአካል እንግልት ዋጋ ምኑ ከፈልንና ነው ኢትዮጵያን ለሚያክል እጹብ ጸጋ ተጋድሎን የምንፈራ መስዋዕቱን የምንሰጋ ዛሬ ድንገት በቀን ክፉ ትውልድ ያዘመረው ባይጸድቅለት የተከለው ችግኝ አድርጎ የገሞራ ፍሬ ባዝል ባይሰምርለት ቀይ ደጁ ተባይ ፈልቶ ሲርመሰመስ ካምባገነን ሹም ዳረገውት ከቀበታው ለመቋደስ ሊቅ ነው ያሉት ሲያጎነብስ ክብሩን አጥቶ ጫማ ሲልስ በከርሱ ጦስ የመለኮን ፖለቲካ ቅምጥ ገብቶ ግብሩ ሲረስ ሲያቅራራ ቢውል ህዝብ አባልቶ ባህል ገድሎ ታሪክ ሊያፈርስ ያንዘርጥ እንደው እንጂ መቼም መቼ የእኩይ ልቡ ምኞት አይደርስ እንደ ዋዛ የሚደረመስ አው እያለ ጅብ አጓራ ኢትዮጵያዊነት ከውርንጫ ቆዳ ተገድግዶ አልተሰራ ኢትዮጵያዊነት እኮ ኢትዮጵያዊነት ያለ መንበርከክ ነው የጽንዓት ዲብ ድንቅ ዓላማ ለነጻነት ልዕልና በክፉ ቀን መራር ፍልሚያ ደም ካጠለቀው የሳንጃ ጫፍ ተውለብላሪ ደማቅ አርማ ኢትዮጵያዊነት እኮ ኢትዮጵያዊነት ድቅድቅ ክረምት በዳመና ፍንጥቅ እንዲል ጮራ ግላጭ አለስለስሎ በኩል ፈሳሽ ጥል እንዲገል ፍልቅልቅ ምንጭ ሁሉን ችሎ መራመድ ነው ድከትና ሳይፈታ መታመን ነው የአገር እውነት የሀቅ አምላክ እስኪረታ ቁጣ ጭኖ ከሚበርቅ ከልሰማይ ስር ብርቱ ሞገድ ከሚያላጋው ጠሊቅ ባህር ርቀት ገድሎ ጭፍና ቆርጦ ካማን ወደብ መልህቁን እንደሚጥል ዘማች መርከብ ተስፋ ትግል ትግል ተስፋ ያደመቁት ያስቆነጁት በህብር ድል የአይበገሬዎች መታወቂያ የኩሮዎች ብሩህ ቀንዲል ኢትዮጵያዊነት ነጻነት ነው የአሸናፊ ህዝብ መለያ የእምቢባይነት ሽልማት እናም ገና ገና ገና ገና ሳንወረውር ከእጆቻችን አንዳች ዘገን ከጋጥ ወጥቶ ፈረሳችን ጉድባ ሳይዘን ልባችንን ያጣመነው ፍርሃት ይሙት ሽንፈታችን እርም ይውጣለት ሳንታጠቅ አንፈታ ሳንሟገት አንረታ
ትንድርተኛው ሰላይ ከአሳየ ዙሪያው ገደል ሆኖ በወያኔ መንደር ስሩ ተነቃንቆ ውድቀቱን ሲያቃጭል እፎይታን ለማግኘት መጥቶ ያለውን ሁሉ ለማስተጓድ ሲጥር አፉን ከመክፈቱ አይና አውጣ ቅጥፈቱ እያሳበቀበት ጉዞው ሲሆንበት በጥሙ እያዳፋው ከሰዓት ወደ ረመጥ ከእግሩ ሳትነድ ቀውጤው ሲበዛበት ልክ እንደ ያን ጊዜው በነ ጲላጦሶች በዘጠና ሰባት ወያኔን አድነው የስመቀሉን ትግል እንዳደናቀፉት ይኸውና ዛሬም ለከርስ ያደሩቱ የታሪክ አተላዎች እጅ ዘረጉለት ከጫማው ተደፍተው ፍርፋሪ ለመልቀም ጭላጩን ለመላስ ተደረደሩለት ከዚያማ እነ ክደት እነ ክደት ጌጡ እኔ በልጥ እኔ በልጥ እየተባባሉ አፈ ዳሪት ሞልተው ከወያኔ ለመግባት በጥርፊያ ሲሾሩ እድሜ ለኢህአፓ እድሜ ለፍኖተ ተጋልጦ ሚስጥሩ የማስታወቅ የማስጠንቀቂያው ደወል በአንድ ጊዜ ተስፋፍቶ ከህዝብ በመድረሱ አዎ ቁርጡን ይወቁት ከብት አደሮች ሁሉ ገና ከጅምሩ ሙኝታቸው ሲሆን ይታየናልና ብላሽና ከንቱ ገና ብዙም ሳይርቅ የክደት ሴራቸው ተቀጭቶ ባጭሩ ጉድ እኮ ነው ጎበዝ። ይሄ ዶክተር ተብዬው ትንግርተኛው ሰላይ የአምልኮተ ሰይጣን አባይ ጠንቋይ አማኝ የባዕድ ቅጥመኛ የአፈና ሰላዮች ምርት የአገር ህልውናን ለባዕድ ቀጣሪው አሳልፎ የሚሰጥ በለሆሳስ ድምፁ በስንጥቅ ምላሱ የእባብ መርዝ የሚረጭ የተቀጣጠለውን የአመጣ ትግል አፋዟ ደንዝዞ በረደለሽ ዲስኩር አገራዊውን አመፅ እንደ ቅቤ አቅልጦ ውድ አገራችንን ለህዝቦቿ ሲሆን ለባዕዳን ምቹ እንድትሆን ፈልጎ ወያኔን ሲታደግ ሰላዩ ኮሎኔል ህዝቡና አገሩን አጋልጦና ክዶ ለቀጣሪው ባዕዳን ለድርጅቱ ህወሓት በቃል ኪዳኑ ቆሞ በስልጣን ሊያቆየው ወያኔን ጎትቶ እንዳይሞት ተከላክሎ ይኸውላችሁ ይዩት ጥላይታች ይዘላል ካዲ ባንዶችን ለጋጥሞ ሰብስቦ በምዕራባውያን ድጋፍ በሞሳድ ነጭ ለባሽ መድረክ ተዘጋጅቶ ስለዚህ ወገኔ እየሞተ ያለውን በስብሶ የገማውን የዘረኛውን ስርዓት ከስሩ ነቃቅሎ ዳግም እንዳይመጣ መቃብር ለማስገባት እንዲሁም በቦታው ሶሻል ዲሞክራሲን በአዲስ ለመዘርጋት ቆርጠን በመነሳት ለደቂቃም ቢሆን ጭራሽ ሳንሳላች የኢትዮጵያ እናታችን በዜግነት ግዳጅ እንድንታደጋት የታሪክ አደራው በወጣቱ ትከሻ አሁንም ነውና ከሱም በላይ ለሀገር ታግሎ ለመሰዋት ደራሽ የለምና በያፓ ዙሪያ እስቲ ተደራጅተን በአንድ ተሰባስበን ትግሉን እናፋፍም፣ በአራቱም ማዕዘናት ክብሪቱን ለኩሰን
ሰላም ወያኔ እጆች ለጠመንጃ ለመብቴ ላገሬ ብሎ መነሳቱ ጦረኝነት ሆኖ ጸረ ሰላምነት በሚልም ተወግዞ ባዶ እጄን ብሰለፍ መብቴ ብዬ ብጮህ ለአንድነት ብቆም በሰላም ለሰላም ልታገል ብሞክር ጦርነት ሰሪዎች የልቄት ፋብሪካዎች ጣቶች ቃታ ይሳቡ ብለው አዘዙብኝ ሬሳ ከምረው ከአርባ ብቡ ጎንደር ከጌዲዮ ወተር በአዲስ አበባ ጭምር በኮሌጅ በመስጊድ ሬሳ ከምረው ንጹሐንን ገድለው ሰላም ወያኔን በገቢር አስረዱኝ ጦረኛ ነህ ብለው ጦሩን ሰደዱብኝ። ማን ናቸው? ምግብ በሞላበት ጥላቻ የሚበሉ ታሪክ ሳይረሳ ሐቅም ሳይቀበር ቅጥፈት የመረጡ አብረው ያበጁትን አልሰራንም ያሉ ማንነታቸውን ለመጣፈ ታሪክ ሰርዘው የቆሙ በሰውነታቸው ጭራሽ እምነት ያጡ ጽንስ ተወንጭፈው ወገንን የከዱ ፍቅርን አስወግደው ጥላቻን ያቀፉ ሲጋባ ሲዋለድ ዝንተ ዓለም ተዛምዶ አብሮ የኖረውን በልዩነት እሳት እየለበለቡ በአዳም ካልሆነ ንክኪ የለንም በአድነህ ሌላ ሰው ብለው የሚያራርቁ ከድጡ ወደ ማጥ ከምጣድ ወደ እሳት ሁሌ የሚገቡ እግር ጤና ሆኖ መዳህ የሚቀናቸው የአሶሳ በደኖ ደም ያከረፋቸው የታሪክን መብራት በጥላቻ አቅልተው መለስ ሲጣላቸው አስመራን ለምነው በስም ብቻ አንበሳ በግብር ግን ቀለው አለን አለን ብለው እንደ ጤዛ ተነው ጉልበተ ቄጠማ ብርሃነ ዳፍንት ሆነው የሚገኙ ምግብ ባልጠፋበት ጥላቻን ወጥቀው የሚቅበዘበዙ ማናቸው እኒህ ጉዶች ተርፎ ፍቅር አንድነት በቂም በቀል ጠኔ መሞት የመረጡ ሀበሽኛ ከተሰኘው የሃማ ቱማ የግጥም ስብስቦች የተገኙ
የሐውልቱ ጋጋታ ለበጎ ምግባሩ በቁም ነገር ጸንቶ ዳግመኛ ቢፈጠር የሚባለው ቀርቶ ለመጥፎው ለክፉ ሐውልት የሚቆምለት ያልነበር ተደንቆ የነበር ሲገዘብ ተረብ ነው ቶማታ የሐውልቱ ጋጋታ የገለማ ግብሩ እንዲታወስ ባለም ድንጋዩ ሲገተር መታሰቢያው ሲቆም ለእንዲህ አይነቱ ሰው ሐውልት ያስተከለ የሰው ጉፋያ እንጂ ሰው ማን አለ? ረብ ነው ትማታ ለማይገባው ሰው የሐውልት ጋጋታ ድፍን የዓለም ሕዝብ ዓላማዊ ብሎ እቅድ ከቀየሰ ሌላ ቃል የለውም በዚች በምድራችን አጋንንት ነገሰ። ሳቁበት በሞት ቀለሜን አጥቁሮ ጸጉሬን አሰማምሮ አሳይቶኝ ውበት አስሩጦ በሜዳ አስሩጦ በዳገት ሸወደኝ እርጅና ጊዜው ሲሞላለት እኔስ መቼ ዋዛ ዘነጋሁት ትቼ አጠፋሁት ነጩን በጥቁር ቀብቼ ቢሆንም ጉልበቴን ሸፈነው ከዘራ ደፋሩ ቀበጡ እርጅና እንዲኩራራ ቀለሜን አጥቁሮ ጸጉሬን አሰማምሮ አሳይቶኝ ውበት አስውጦ በሜዳ አስውጦ በዳገት ሸወደኝ እርጅና ጊዜው ሲሞላለት እኔስ መቼ ዋዛ እኔስ መቼ ዋዛ አንገቴን ቀልሼ ሄድኩኝ በቃሬዛ እኔስ መቼ ዋዛ ተኮፈስኩበት ደረስኩበት ሲለኝ ሳኩበት በሞት
የሰፈሬ ልጆች የሰፈሬ ልጆች የጥንቱ መንደሬ ፊቴ ድቅን ሲሉ በአዲስ መጥተው ዛሬ ዘበርጋ ሱቅ ከበን የምንጫወተው ሰቀቀን ሆነብኝ ሁሉንም ሳስበው ዳቦን ሰንጥቆ በዘይት በስኳር ሲሰጠን ዘበርጋ ስንላክ ሩጫው ነበረ ከሱ ጋር ዋጋው በጣም ትንሽ መጣኝ ነው ላቅማችን ከብየ ጨዋታ ከተራረፈችን አስኬም ገዝተንበት ግማሹን በልተነው ግማሹን ለእህታችን ወደ ቤት ስንሄድ ይዘን በኪሳችን ለጉድ ነበር ያኔ መተሳሰባችን። ተሻምተን መብላቱ ድብብቆች ሳይኖር አንተ ትብስ ብለን ኖረናል በፍቅር ለኔ የሚሉት ጉዳይ ለራስ የሸሸጉት ምንም ነገር አይኖር የሚደባብቁት ሁሉም በጋራ ነው ለጋራ ለሁሉ ቢመጣ ከለቻ ቢመጣ በኃይሉ ከጃለታ ንፍሮ ካስራደው ሽምብራ ከሀጎስ ጥብኛ ተሰጥቶን በተራ ያለው ተሰብስቦ ሲሄድ በየቤቱ ሁሉም በልቶ ጠግቦ ያነበር ልጅነት ያነበር ትዝታ ጊዜ የማይሽረው የሰፈር ጨዋታ
ይህም አጉል ባህል ተሆኖ ነው ወይ የተዘመተበት በሰፈሩ ላይ? የቱ ነው ጥፋቱ እንዳይኖር የሆነው ሰው በፍላጎቱ? የግል ከብት ብሶ ነጥቆ ሰው መብላት፣ መፋቀር፣ መዋደድ ተንቆ አንድነት በየቤቱ ገብቶ ችጋርና ደዌ ሲፈተን ማንነት ሲፈተን ህላዌ ከበሮ ጠፍሮ ዝላይ ወደ ሰማይ ጉሮ ወሸባይ ማን ወዳቂ ማንጣይ ጥቂቱ ተደሳች አብዛኛው አዛኝ ማን አረገው ጥጋብ ፍርሃትን ፈታኝ እኒያ የጥንቶቹ ቢያረጁም ቢሞቱም አጽማቸው ይዋጋል ከቶ አይሆንም ምቹ የግለኞች ሲሳይ ሌባን ማሰንበቻ ምንደኛ ለቅላቂ የሰው መዛበቻ አይሆኑም በጭራሽ የሰፈሬ ልጆች አላስተማሩንም የዚያን ጊዜው ሰዎች ሽማግሌን ማሰር ወጣትን መጨፍጨፍ ወዴትም አያደርስ ይተካል በስሩ ምትክ ሆኖ የሚደርስ ስለዚህም የጃለታ ንፍሮ ያፍራደው ሽምብራ የአጎስ ጥብኛ ተካፍሎ መብላቱ ዳግም ሊያንሰራራ ታድሷል ብሂሉ አለ መሰረቱ እንዲከበር ሰው እንዲከበር ቤቱ
ያለፈው ስራዬ አዲስ አበባዬ የልቤት ትዝታዬ የልቤት ትዝታ የፍቅር መንደሬ አዲስ አበባዬ መርካቶ ሰፈሬ ምድር ላይ ኑሪልኝ ታላቁ ስራዬ ስሜን እያስጠራች አዲስ አበባ
ማጋቀሚቁ ተው አይጠቅምም ብንል እየቆሰቆሱን ለማይቀረው ትግል ለፍልሚያው አስነሱን። እንግዲህስ ይብቃ ተነሱ እንነሳ፣ ጠላት ከቤት ገብቶ ምን እስከሚያነሳ አዎ ቆመን የምናየው ፈዘን በመንገዱ ምን እስኪያነሱ ነው ምንስ እስኪወስዱ እባካችሁ ንቁ እንደ ዶሮ ቤት ውስጥ እንዳትታነቁ እምብዛም ዝምታ ለበግም አልበቻት አራት እግሯን አስረው በቢላዋ ፈጇት ስለዚህ አዎ ስለዚህ እናንተ ሀበሾች የኢትዮጵያ ሰዎች አማራ፣ ኦሮሞ፣ ትግሬና ሲዳሞች፣ ጉራጌ፣ ጋምቤላ፣ ሽናሻ፣ ቅማንቶች፣ ሐረሪ፣ ወላይታ፣ ኢሮብና አገዎች፣ ዲያቆናት፣ ቀሳውስት፣ አባ ገዳ ሼኮች፣ ተማሪ መምህራን፣ ላባደር ገበሬዎች እባካችሁ ንቁ፣ እንደ ዶሮ ቤት ውስጥ እንዳትታነቁ። በሬ ካራጁ ነው ሸላች ውጭ ቆሟል። ወገኔ ነቃበል ነቃበል ነቃበል ሰው እንዳውሬ ሆኖ ደም ጠጥቶ ታሟል። አማራ፣ ኦሮሞ፣ አፋር፣ ቤኒሻንጉል፣ ሲዳማ፣ ወላይታ፣ ጎጥ፣ ጎሳና ክልል አንዱ ከአንደኛው ዘር የሚልቅ ይመስል ሐረሪ፣ ሽናሻ፣ ቅማንት፣ አገው ስትል ደም አጥንት ቆጥረህ በጎ ላታመጣ ይቺ ትልቅ አገር ቀረች ተበጥብጣ። ታዲያ ቀልዱስ ቀልድ ይሁን መቼም አይመለስ። ምሩ የትኛው ነው ለእናት ጥሪ መድረስ? ታምሜያለሁ እርዱኝ ደግፉኝ እያለች እናት ስትለምን ጆሮ ዳባ ያለች ነፍስስ አፈር ቀምሳ ሲኦል በወረደች አዎ እናንተም እናንተም ዝሆን ጆሮ ሁሉ እናት ስትሰቃይ ከርስ የምትሞሉ አንድ ጊዜ አይደለም ሁለቴ ሞታችሁ አፈር ድሜ ብሉ፣ አፈር ድሜ ጋጡ። እኔ ምን ጨነቀኝ? ከእናት ምድሬ በላይ ምንጊዜም አይቆጨኝ። የእርሷ ወዳጅ እንጂ ወዳጄ የሚሆን ጠላቷም አለኔ። አዎ ጠላቷም አለኔ። አይ ያውም እነንቶኔ ያውም እነንቶኔ እነ ታጥቦ አይጠሬ ሳያልሙ ገዳይ ሳይገድሉ ጎፈሬ አሬ ዳልኝ የበራሪያዎች ስንቀለሽ አውደልዳይ የአርባ ዓመት ነቀዞች የይስሙላ ታጋይ አረ ይብቃኝቴ ሕይወት ጭንቃት ታይም ልብ ያለው ልብ ይበል በሀገር ቀልድ የለም ከሕይወት አሰፋ
ሰቆቃወ ጴጥሮስ አዬ ምን ነው መብርሃን ኢትዮጵያን የጨከንሽባት ምን ነው ቀኝሽን ረሳሻት እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት ልቦዛሽን ታዞሪባት ፈተናዋን ሰቀቀኗን ጣሯዋን ይበቃል ሳትያት አላንቺ እኮ ማንም የላት አውሮፓ እንደሁ ትናጋዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷን ድጦ ያስበረከካት ስልጡን ብኩን መጻጉዕ ናት እና ፈርቼ እንዳልባክን ሲርቀኝ ያህልሽ ውጋጋን አንቺ ካጠገቤ አትራቂ በርታ በይኝም ብርሃኔ ቃል ኪዳኔ እንዳልረሳት እንዳልዘነጋት ኢትዮጵያን አዎን ብቻዬን ነኝ ፈራሁ እሸሸግበት ጥግ አጣሁ ምጠናበት ልብ አጣሁ ማማ ኢትዮጵያን መንፈሴ ተፈትቶ እንዳይከዳት ይሰጋሁ አዋጅ የምስራች ብዬ የትብት ምግቤን ገድፌ ከእናቴ ማህፀን አልፌ በኢትዮጵያ ማህፀን አርፌ ካፈሯ አጥንቴን ቀስፌ ደሜን ከደሟ አጠንፍፌ ከወዛ ወዟን ቀስፌ በሕፃን እግሬ ድኬባት በሕልም አክናፌ ከንፌ እረኝነቴን በሰብሏ በምድሯ ላባ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው የእረኛ አደባባይ ክረምት እንደወዙ ፍሳሽ በገጠር የደመና ዳስ በገደል የሸለቆ አዳራሽ ከቆቅና ከሚዳቋ ከጅግራ ጠረን ስተሻሽ በወንዝ አፋፍ ሐረግ ዝላይ መወርወር መንጠልጠል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግት ላሜ ትንሽ ግጦሽ ለጥጃዬ የሌት ግርዶሽ ለጥማድ በሬዎቼ ራስ ለማሳቸው ትንሽ ድርቆሽ ለግልገሌ ካውሬ ከለል እማሳው ስር ጎጆ መስከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ የአበባ እንቡጥ ሲፈነዳ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከንበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ስሸመጥጥ ከወፎች ዜማ ስቀዳ ልቤ በንፋስ ተንሳፎ በዋሽንት ዋይታ ሲከዳ ያቺን ነው ኢትዮጵያ የመላት መብርሃን ረሳሻት ያቺን የልጅነት ምስራች የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጽዓት ያቺን የልጅነት እናት አዛኝቱ እንዴት ብለሽ ጥርሶችሽን ትነክሽባት? ስሜን በስምሽ ሰይሜ በአገልግሎትሽ ሰው አትት ከዜማ ቤት፣ ቅኔ ቤት፣ ከድጓ ቤት መጻሕፍት ካንቺ ተቆራኝታ እድሌ ካንቺ ተቆራኝታ ነፍሴ ከቀፈፋ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀዶ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ መቅደስ አጥኖ ማህሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ እመብርሃኔ አንቺ ጽላት ነፍሴ ላይ በሳት ታትሞ የመናኒው የአባ ተድላ ረድ ሆኜ አብሮኝ ታድሞ ሕይወቴ እምነትሽን ጸንሶ ሥጋ ፈቃዴ ተድሶ ለሕንጻሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይሜ ሆነሽኝ የእምነቴ ፋኖስ ለዋዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮጥ በወንበሩ አኖርሽኝ በአንበሳው በቅዱስ ማርቆስ ታዲያን ዛሬ ኢትዮጵያ ስትወድቅ ከምትሰጭኝ ለፍርሃት ጦስ ምን ነው በረኝነት ዕድሜ አይኔን በጓጎጣት የሎስ የጋኔን ጥንብ አንሳ ከንፎ ወርዶ በጨለማ በርኖስ ባክሽ እመብርሃን ይብቃሽ ባክሽ ምስለ ፍቁር ወልዳ ጽናት ስጭኝ እንድካፈል እናቴን ኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት እቶን የእሷን ሞት እኔ እንድሞታት ገላዋ ገላዬ እንዲሆን አዎን ብቻዬን ነኝ ፈራሁ እምጸናበት ልብ አጣሁ ሸሸግበት ጥግ አጣሁ ሕፃን ሆኜ የእርግብ ጫጩት አንዳንዴ ራብ ሲያዳክማት ችጋሪ ከጎጆዋ ገፍቶ እዛፉ ግርጌ ሲጥላት እናቷ በራ ደርሳላት በአክናፏ ሙቀት ታቅፋት እፍ እያለች ግንባሯ ላይ ሕይወት ስተነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር እያለች። ባክሽ አንቺም አትራቂብኝ መብርሃን እናቴ ትንፋሽሽን እፍ በይብኝ ጽናትሽን እፍ በይብኝ ወይም ይችን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት መራራ ክንፏን ገንጥለሽ ቀጠሮ ቃሏን ግደፊያት። አለዚያም ጽናትሽን ስጭኝ ልጠጣው ኪዳነ ውሉን የኔ ፈቃድ እምነትሽ ነው ያንቺ ፈቃድ ብቻ ይሆን። እንደ ጳውሎስ እንድጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በሥጋ አውሬ እንዳልታወር ለየዕለቱ ሞት እንዳልሰልፍ የኪዳኔ ቃል እንዳይነጥፍ ቃልሽ በህሊናዬ ድብ ኃይልሽ በሕዋሴ ይወፍ። ፍርሃት ቢያረብብብኝም አንቺ ካልሽኝ አሰጋም። ኩርትም ብዬ የችልበት ይሸሸግበት አይጠፋም። የግማደ መስቀሌን ጉጥ እታገስበት አላጣም። አለዚያም ብቻዬን ነኝ፣ ኢትዮጵያም ያላንቺ የላት። አንቺ አጽኚኝ እንድጸናላት አስርቂብኝ የእምነት ቀንጃ ለስጋቴ አጣማጅ አቻ ለጭንቀቴ መቀነቻ። አዎን ብቻዬን ነኝ ፈራሁ፣ ሸሸግበት ጥግ አጣሁ፣ የምጸናበት ልብ አጣሁ። 1961 ቀበና
ዝንቦም እንደ ንቦ በገሞራው በዚህ ዓለም ያሉ አንዳንድ ትንግርቶች እጹብ ድንቅ ናቸው ሲያያቸው ተመልካች። ከነዚህም አንዱ የዝንቦች ታሪክ ነው በአንድ ዘመን ላይ በገሃድ የታየው። ኑሮ የተረቻቸው የአንድ ወቅት ዝንቦች ሊቀይሩ አስበው የህይወትን ልምዶች አንዴ ተጠራርተው ተሰበሰቡና ማርና ምርት አሉ ያለው ልዩ ቃና ባሰቡበት መንገድ ተባብረው ሊሰሩ እቅድ አዘጋጁ ተግባራት ተጋሩ ለሁሉም ዘርአ ዝንብ ስራ ተመደበ በዚያም ተሰማራ ሙያውን ገደበ አንዱ ውሃ ሊያግዝ ሌላው ፖለል ሊለቅም ለእያንዳንዱ ስራው ተሰጠው እንዳቅም ተግባር ማስፈጸሚያም ደንብና ህግ ወጣ ሲለግም የሚገኝ ሆኖ እንዲቀጣ እንዲያ ተጀምሮ ማምረቱ ሲካሄድ ማክበር አልተቻለም የህግጋቱን አምድ ውሃ ለማጓጓዝ ከምድብ ሰራዊት መንገድ ሲያጋጥመው ደማም ዝንቢት ድንገት በዚያው ይቀልጥ ጀመር ስሜት አስገድዶት ለዚህ አይነት ወንጀሉ ድንጋጌው ቅጣት አንቴና መቁረጥ ነው ያለምንም ምህረት መንገድ ከወደቀ የአህያ በክት ላይ ሲልከሰከስ ቢገኝ የዝንብ አንድ ኮብ ላይ ቅጣቱ ነበረ አንድ ክንፉን ማጣት ከስራው ላይ ባልጎ ስህተት ለሰራበት ልምዱ እያሸነፈው ወንጀሎች ሲፈጽም በዚያው ልክ ሲቀጣ አካሉን ሲያዳክም ዝንብ ዘር አለቀ የትም ተረፍርፎ ክንፍ አንቴና አጥቶ አካሉም ረግፎ የስራቸው ውጤት ምንም ቢዋትቱ ክዳ ብቻ ሆነ መጨረሻ ምርቱ ሌላ ልዩ ዘዴ እንፈልግ ብለው መተራመስ ያዙ በየግል ሙያቸው በመጨረሻ ላይ እኛ አልቻልንም ብለው አማካሪ አመጡ ጥቂት ቢረዳቸው ንብ ነበረች አንዷ የመጣች ልትረዳ እሷም በበኩሏ እርዳታውን ወዳ ቀስ ብላ በጥበብ እየተጠቀመች ዝንብን ባሪያ አድርጋ መመጥመጥ ጀመረች ውሃውን ፖለኑን ቁጭ ብላ እያስጋዘች በዝንቦች ጫንቃ ላይ ተንቀባራ ኖረች ዝንቦች ተበሳጭተው በሆኑት ሁኔታ ተበታትነው ቀሩ ያላንዳች አለይታ ዘመናት ተሻግረው በስካሁኑ ዛሬ ደግሞም ዜና ሰማው ልዩ ቅይር ወሬ ያልሆነውን ሆነ ንቦች ነን የሚሉ በዚያ በአገራችን ተገኝተዋል አሉ። ንብስ አትመስለኝም በሚታየው ግብሯ ለማስመሰል እንጂ ያለፈጣጠሯ ዝንቦት ሆናለች እንደዚያ የምትል ሰዎችን መርዛ አሳዳ የምትገብ ይህም ይታወቅ ዘንድ መግደል ጀምራለች። ደካማውን መርጣ አጭዳ ከምራለች። ለሆዷ እንዲሆናት ደም አጠራቅማለች። ለምን ገደልክ ብሎ ክርክር አያምርም። የዝንብ ተፈጥሮ ነው የግድ መኖር በደም ሕግ አመክንዮ ስርዓት አለ ሎጂክ ሐቆችን ማስረጃ የተገኘ ካምላክ በዚያ መከራከር ያዋጣል ሊያሳይልክ ለምንስ ይገላል ማለት አያዋጣም። ምንም ሎጂክ የለው የትም አያደርስም መኖሪያው ከሆነ ሕይወቱ በሰው ደም የመጣችው ዛሬ ለማለት አትግደል ልትሉ እንደሆነ በማህበር በግል ተሳስታችኋል። ልክ አይደላችሁም። እንደ ዝንብነቱ ግብሩ አልገባችሁም። በሌላ እንዴት ይኖር እንበለ ምግቡ ደም ድንጋይ መብላት አይችል ወይም አፈር ቅጠል ተፈጥሮ አይደለም ያን መመገብ መቻል። ስለዚህ ይልካል ነፃ አውጪ አጋዚ ሰራዊት ፈልጎ የሚገል ለጋዎች ህፃናት ንብነኝ ትበል እንጂ ልምድቶን አትችልም። እሷ በፍጥረቷ ደም አትበላ አትጠጣም፣ ከአበባም በስተቀር ሌላ አትመገብም። ስለዚህ ሎጂኩ በዚሁ ይግባችሁ። ንብ ሊሆን አይችልም ንብም ነኝ ቢላችሁ ዝንቧም እንደ ንቧ ነኝ እያለ ቢሰብክ ከቶ አትቀበሉት ስለሌለው ሎጂክ ማስረጃው አንድ ሀቅ የሎጂክ ብሂሉ ከቶ ለምን ይሆን ህፃናት መግደሉ ለደም ፍለጋ እንጂ ለተፈጥሮ አመሉ ንብትማ ቢሆን ደምን አስፈለገው በንብነት ባህሉ አይበላው አይጠጣው ንብ አለመሆኑን የአገሬ ህዝብ አውቆ ወዲያ ታች ጥሎታል አሽቀንጥሮ አርቆ ደግሞ እኮ መድፈሩ ምረጡኝ ማለቱ ራሱ እያወቀው ለመሆኑ ከንቱ ለዚህ አይደለም ወይ ዘረፋ የገባው ኮሮጆ ቀዳጆ ድምጾች የዘረፈው ጎበዝ ተረዳተህ ይችን ዝንብ አስወግድ አገዛ አምጥታ የመርዞች አዕማድ ያወገንህ ከሚያልቅ በጥይት ነጎድጓድ ደም ይወዳል ዝንቦ ያውም የህፃናት ተዘጋጅቶ ሲቀርብ ባጋዚ ጥይት የቆላ ዘንብ ነበር የሚፈራማ ጥንት የበረሃው መጣ ሰሞኑን በድንገት ንቦ ነኝ እያለ ቀይሮ ሰውነት አርዶ ሊጠጣ ደም የየዋህ ህፃናት የቆላው ባለሟል ልክስክሱ ዝንብ ንብ ነኝ ብሎ ይምጣ ሰራዊት ሰብስቦ ሊያርድና ደም ሊያፈስ ካንጀቱ አስቦ ለብዙ አዝማናት ብትሞክር ብትሞክር ያንን ማር ለመስራት ጠዋት ማታ ብጥር አልሆንላት ብሏት ዝንብ አድርጓት እግዚአብሔር በመጨረሻ ላይ እጅግ ተስፋ ቆርጣ መረፍረፍ ይዛለች ባመጣባት ጣጣ ያመጣቻቸውም አማካሪዎቿ ምንም ፋይዳ አልሰሩም ሆኑ መዛበቻ የድካሟ ሁሉ የሥራዋ ውጤት ክዳ ብቻ ሆኖ እጅግ አበሳጫት እዚያም የተነሳ የምትሰራው ወንጀል ተቆጥሮ አያልቅም የሌለው ነው አምሳል ዝንብነቷን አውቀው ማጥፊያ መርዝ ሊረጩ ቱባ ጎምቱ ሰዎች ቢሄዱ ሊያንጫጩ እኔንም ነኝ አለች ነገር አታጋጩ እንዲያውም በዘዴ አድብታ በመምጣት በደንብ ለመታየት ደረት ላይ ፊት ለፊት በካናቴራ ላይ ገዘፈች ግድ የላት ትልቅ ክብር እኮ ነው አቅምን አውቆ መኖር እንደ ተፈጠሩ ያለ መደናበር ያልሆኑትን ሁኖ አጉል ከመግደርደር ዝንቦም እንደ ንቦ ልሁን ብሎ መጣር በሲኦል እያሉ በገነት ውስጥ መኖር ይመስላል ንጻሬው በምኞቱ አንጻር ቢቀርባት ይሻል አጉል መንጠራራት ምድረ ፋይድ እያለች አርያም መመኘት ማር እንደሚሰራ ንቦን ልሁን ማለት ዝንቦን አያዋጣም አጉል መንጠራራት እንደ ሆነች ሁና ብትኖር ይሻላታል ከዝንብነት ውጪ የላትም ሌላ እድል አያመጣው የለ የዘመን ቀባጣ ድክስክሱም ዝንቦ ንብ ነኝ ብሎ ይምጣ የቆሼው ባላባት ሰውን አታለለ ግንባር ፊደል ቆርጦ ንቦ ነኝ እያለ እዚሁ ላይ ይብቃኝ ሚስጥሩም ይኸው ነው ዝንብ አይጫወትም በኢትዮጵያዊው ሰው